ማየትን የመሰለ ነገር የለም። አንቺ ሽፎን ግን መርካቶ ሂዱ እባክሽ። ለኪራይ ስንት ነው የምታጡት? እንዴ ሁለት ነው እንጂ ሰባት መቶ ሀምሳ ብር ሜላት ተርታዋለች። ጤና ይስጥልን።
Hello ጤና ይስጥልን ደንበኛችን እግዚአብሔር ይመስገን።
ከቢጂአይ የጥሪ ማዕከል ነው የምንደውልልዎት።
ቢጂ አለ ቢጂአይ እ እ
ከቢጂአይ ነው የምንደውልልዎት።
ቢጂ ምንድን ነው? ይቅርታ
ቢጂአይ ኢትዮጵያ ደንበኛችን የቅዱስ ጊዮርጊስ፣ የሜታ፣ የካስትል ቢራ
ኧረ በእናቴ እኔ መጠጥ አልወድም። ደንበኛቸው ነው።
ደንበኛችን ስልክዎት እዚህ ጋር ተመዝግቦ ስላገኘን ነው። ትንግርት በ- ዘውዴ
እ?
ትንግርት ዘውዴ ወይም ለገሰ በሚል ቤት የእርስዎ ስም ማዕበል?
ተመዝግበው ለገሰ ወይም ትንግርት ዘውዴ በሚል ተመዝግቦ ስላገኘ ነው ነው ለሚኮራ አካባቢ
አይ በቃ ተሳስተሽ ነው። ቁጭ ስህተት ነው። ደንበኛችን በጣም ይቅርታሽ። መልካም ምሽት ይሆንልዎት።